ቁርስ ባኮ ምን
ቁጥሮቱን ፈልገህ ነበር። አሁን ደውዬ ነበር።
ምኑን?
ቁጥር ቁጥር ቴሌብር ለመላክ እሺ፣ ዜሮ ዘጠኝ ሰላሳ ሁለት
ዘሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት
ስልሳ ስድስት አሁን አዎ።
deposit ማድረግ ይቻላል። አ አዎ deposit ያደረጉና screenshot ያነሱታል። screenshot ኡን የሁሉ ስፖርት account ቁጥሮን ስልክ ቁጥሮን ስሞት አዎ።
ስሞትን አድርገው ቴሌግራም ላይ ነው ያደረጉት። የእኛን ቴሌግራም ያውቁታል።
እ
የእኛን ቴሌግራም ያውቁታል።
አውቃለሁ።
በቃ እዛ ላይ ላኩልን።
እሺ